ሄሎ ሄሎ፣ ሰላም ጤና ይስጥልኝ ጤና ይስጥልኝ።
አለን ዜና።
ሳምንት መተን ነበር ስኬት
እሺ እና ማሽናችሁ ሳምንት ይደርሳል ተብለን ነበር። ወይንሽ አዲስ ዘለቀ።
ማሽን- አዲስ አይደለም ማሽን?
አይ አይደለም እም፣ እ፣ ሰርቪሱ የገባ ማሽን
የማሽን ቁጥር ትነግረኛለህ?
የማሽን ቁጥር ሳይሆን ወይንሽ ዘለቀ ነው ስሙ በስም በስም አናገኝም። የማሽን እንኪ- ቁጥር ነው?
የሰጠነ እንኪ። እ እሺ
ልቆይ ልንገርሽ EMA PMA እሺ PMA ዜሮ ዜሮ ዜሮ ዜሮ አስራ ሶስት አስራ ሶስት
ዘጠና ሰባት ዘጠና ሰባት ዜሮ ዜሮ እሺ እድሳት ነው የገባው ጋሼ?
አዎ ቆየ ከገባ ግን እ፣ በቃ የሚቀጥለው ሳምንት ትወስዳላችሁ ተብለናል።
በቃ check ላድርግልህና ላሳውቅ።
ቆይቷል ከገባ። አዎ እሺ አሁን ባለፈው ሳምንት መጣ።
አሳውቃለሁ።
እሺ እሺ